አደባባይ ድምፄ ላሰማ ኢየሱሴ አንተነ ክብሬ ትናንትና እንዴት ይረሳል እኔን ያየ ስምህን ያነሳል ማን የረዳ ካሉኝ ማን ያነሳ ካሉኝ ማን የነካ ካሉኝ ማን ያቆመ ካሉኝ ክብሬ ያየውብህ አንተ ክብሬ ያየውብህ